ኤርቴል ኢንቨስትመንት ቤቲ ነው የምንሄደው።
አብሮ ይስጥልን። አሁን አሁን የደወልኩት ነበርኩኝ ስልክ ቁጥሩን ሳሳና ይቅርታ
ምን ነበረ? ይቅርታ
ቤት ተቤት እንትን ብዬ አንጫት ወጥቶብኝ ኦንላይን ላይ ምንም እንትን የለውም።
እሺ cashier code ኡን ንገረኝ። እሺ፣ በቴሌግራም ላክልኝ ብልሽ ነበር ስልክ ቁጥር ላከው። እሺ ዜሮ ዘጠኝ በፎቶ የላከው ነው።
አይ አላኩልሽም። አሁን
አዎ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት ሺህ አመሰግናለሁ።
እናመሰግናለን።
እሺ።